የደትመስልኝ አፍለርት ነው እንደዚህ
አብረን ስለይ እዚህ ከእናንተ ከሬሳ በዚህ አርባ ምንጭ መጥቶ የሆነ ፕሮሞሽን ከሚሰሩ ሰዎች የሆነች ወረቀቷን ስለመሰርኩ ነበር ምደውለው እና እሺ
አሁን እንዴት ነው ስራ በኢትዮጵያ ውስጥ ነው ወይስ ከኢትዮጵያ ውጭ ነው? ስራ እም?
ስራ አሁን ለመቀጠር ፈልጌ ነበር እና ከኢትዮጵያ ውጭ ነው ወይስ ኢትዮጵያ ውጭ ነው?
ምን በውስጥ ነው
ኢትዮጵያ ውስጥ ነው ወይስ ከሀገር ውጭ ነው?
እ ኢትዮጵያ ውስጥ አለ ሌላም ኬንያ ሀገር አለ ግን እ እዚህ ያለው ነው መስራት የሚችሉት እርሶ እዚህ ስለሆኑ
እ?
ሀገር ውስጥ ስለሆኑ እርሶ ኢትዮጵያ ውስጥ ያለውን ነው መስራት የሚችሉት አይደለም
አ- አይ ውጭም እፈልጋለሁ ችግር ነው።
አይ የዚህ ሀገር ውስጡን apply አድርጉና መጀመሪያ
okay
እ register አድርገዋል ቴሌግራም ላይ
ሆነ ወስጃለሁ ወረቀቷን እም? እም?
የሆነች ወረቀት አለች promotion ስራ ወረቀት እሷን ወስጄ ነበር የምደውለው አዎ፣ አፍሪ ወርክ ፍሪላንስ ኢትዮጵያ ቴሌግራም ላይ ያውቁታል ቴሌግራም የሚጠቀሙ ከሆነ
okay ቴሌግራም አልጠቀምም፣ ግን በሰው ቴሌግራም ልካለሁ ቴሌግራም አይጠቀሙ
ይጠቀማለሁ፣ ግን ስልክ ትንሽ በትንሽ ነው። ብዙ አይደለም።
እም? እም?
ድሮ ስጠቀም ነበር፣ አሁን ስልክ ተበላሽቶብኝ ትንሽ በትንሽ ነው የምጠቀመው።
okay አ- በቴሌግራም ነው apply ማድረግ የሚችሉት ደግሞ
okay በቴሌግራም ችግር የለም፣ አፕላይ አደርጋለሁ እም?
apply አደርጋለሁ፣ ችግር የለም። በራሴ CV ምናምን አዎ እኮ መጀመሪያ በራስዎት account register ማድረግ ስላለቦት ቴሌግራም መጠቀም አለቦት መጀመሪያ። አልጠቀምም አሁን ላይ ያሉኝ አይደለ?
አዎ፣ ቴሌግራም ክፍት ነው፣ ግን አሁን አልጠቀምም እንጂ ችግር የለም።
በቃ ወይ ሲከፍቱ እንትን ይበሉንና እ ቴሌግራም ላይ መጀመሪያ እንደ ስራ ተቀጣሪ apply ለማድረግ እ መመዝገብ አለቦት እንትኑ ላይ የኛ platform ላይ ማለት ነው። የስራ ተቀጣሪዎች ብቻው አለ
okay እሱ ላይ ከተመዘገቡ በኋላ ነው ለስራዎች apply ማድረግ የሚጀምሩት። እም?
እሺ፣ እሺ አመሰግናለሁ።
እሺ፣ ጥያቄ ካሉት መደወል ይችላሉ።